የዶሮ ባርኮትን በዚህ ስልክ ቀጠሮ መያዝ ይቻላል?
ይቻላል። አዎ።
እስኪ አስይዥልኛ
የት ነበረ?
ዶክተር መስፍን ላቦራት እንትን አልትራሳውንድ
አልትራሳውንድ እ አልትራሳውንድ አዎ ዶክተር መስፍን ጋር
ጠዋት ደውለው ነበር አይደለም?
አዎ እደውልልሻለሁ ብለሽኝ በዛው ቀረሽ።
አልተደወለለትም። ቁጥሮትን አስተላልፌ ነበር እንዲተላለፍለት እንዲደወል።
ማንም አልደወለልኝም።
ይሄ ቁጥር ነው አይደለ?
ቁጥሩ ይሄ ነው። አዎ በቃ አሁን ትደውልልሻለች።
እሺ፣ እሺ፣ በቀጠሮ ስለሚመጣ ነው።
እሺ። እሺ፣ አመሰግናለሁ።
እሺ ነው።